ጤና ይስጥልኝ። ጠብታ አምቡላንስ
የካቲት ሆስፒታል ነን ያለ ነው እሺ
እና ውዳሴ ፒያሳ ያለው ነው የምንሄደው።
አሁን ነው የፈለጋችሁት?
ይኸውልሽ ማሽ አስራ አንድ ሰዓት ነው እዛ መድረስ ያለብን። ስንት ሰዓት ነው ይቆያል? እንዲ አምቡላንስ አሁን ይጧላችሁ?
እ አሁን ይጧላችሁ አምቡላንሱ?
ገብቶሻል ሀሳቤ?
እኮ ያው የመንገዱን ሁኔታ ነው ያላቅማ።
ስለዚህ ይምጣ አይደለ? ሩቅ ናቸው ያሉት እንዴ?
መገናኛ ነን ያለ ነው።
Okay ይምጣ ይምጣ ይምጣ በቃ ዜሮ ዘጠኝ ስልኩን ንገረኝ። ዜሮ ዘጠኝ የ- የኔን ይሄንን አዎ፣ ሰላሳ አራት ሰላሳ አራት አርባ አርባ ሰባ ሶስት ሰማንያ ስድስት
ሰባ ሶስት ሰማንያ ሰማንያ ስድስት ስድስት ኦክሲጅን ይጠቀማሉ?
አዎ አዎ ይጠቀማል።
ስንት ሊትር?
እኔ በሊትር አላውቀውም ብቻ ይቺ የአፍንጫው